ወላሂ
ሄሎ ሄሎ ጤና ይስጥልን ቤተሰብ ቤት አረ በእናታችሁ እናንተ ምን ቤስት ቤት ናችሁ? በእናት ታማርራላችሁ ስታናድዱ።
እሺ ይቅርታ ምን ነበር ዛሬ ሶስተ ሁለተኛ ቀን ብር አልገባም።
በምን ነበር ወደ ባንክ ነው አዎ
ፕሮሰስ ላይ ነው የሚልክ
አረ እኔ ስለዛ ዳጉ የለኝም እና
እሺ ንገረኝ ቁጥርን እሺ check ላድርግልክ ዜሮ ዘጠኝ አስራ ሶስት የደወልክበት ነው አዎ እሺ ልየው እሺ
ይሄ
process ሲያደርግ ትንሽ ስለሚቆይ ነው ከቻፓ ወደ ባንክ ሲሆን ለዛ ነው ቅዳሜ ነበር ያልከው ታዲያ
እሺ አምስት መቶ ብር ሁለት ጊዜ አምስት መቶ ብር ነው
እና አንድ ሺህ ብር።
አንድ ሺህ ብርም አለ ታዲያ
መሳይ ምልኮ ነው አይደለ መለኮ
አዎ አዎ። ወደ ባንክ account አሳውቀናችኋለች አፓ
ማሳወቅ ምን ያደርግልኛል? ያሳወቃችሁትማ ቅዳሜ ቀን ጀምሮ ነው። እስከዛ እኮ እን- ይስተካከላል ብለዋል እኮ ያንተ ብቻ አይደለም ይቅርታ
የዛሬውን ብቻ የአሁኑን ብቻ አስገቡልኝ እንጂ ማን ይጫወታል? እና ነገር ይገባል መጫወት አይደለም እኮ ቢያንስ እንትኑ withdraw የምታደርግበት method መምረጥ ነው አለ ሳንቲም ያለ ወደ ቴሌብር
እ ቴሌብር ወደ ቴሌብር ስታደርግ ይገባል ቶሎ አይቆይም
አይ እኮ ቴሌብር መምረጥ ነው እንጂ አለመጫወት አይደለም
አቦላ ሰሞኑን ትልቀያቸው አሁን ችግር ዛሬ የለም።
ሰኞ እ ምንድነው እነዚህ ወይ ስልካቸው ንገሪኝ አዎ መደወል ትችላለሽ ዜሮ ዘጠኝ ዋናዎቹ ጋር ስልሳ
እ ሰባ ሁለት
እ አርባ ሁለት ሰባ ሁለት
አይ እንትን በልና ካልሆነ ወደ በቴሌግራም አውራቸው ያንተ ካልሆነ ይስተካከላል።
ሰድባታለሁ እንጂ ተው ካልሆነ ትላለች እንዴ እኛ እዚህ አካባቢ እንደዚህ አይነት ነገር የለም እ
እም፣ እሺ